ሄሎ ሰላም ጤና ይስጥልኝ። ቴሌ ነኝ።
አመሰግናለሁ።
እሺ፣ ምን ልርዳው?
ያው ጥያቄ ነው እንጂ
እሺ፣ ምን ነበር ጥያቄው?
የቴሌን አገልግሎት
እ እንዴት እንጠቀማለን ለማለት ነው።
ስልኮት smart ከሆነ በድረገጽ መጠቀም ይችላሉ። ካልሆነም ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚለው ሰባት ቁጥር ላይ ቋንቋ ምረጥ ነው። ካልተመዘገቡ ደግሞ አንድ ቁጥር ላይ ዕለታዊና ሳምንታዊ የሚለው መርጠው መመዝገብ።
እንደዛ ነው።
አዎ
እሺ፣ አመሰግናለሁ።
ችግር የለም። እሺ፣ መልካም ዕድል።
አዎ።